አሁን ነበረ እንትንም አደረገው ብር የለም እዚህ ጋር አይቀመጥም እና deposit ያደረኩት deposit አድርገው ነው።
እ እሺ deposit ያደረጉበትን message screenshot አድርገው ይላኩልን ቴሌግራም ላይ።
እሺ አሁን እኮ አምስት ደቂቃ አልሆነው አንድ ደቂቃ አዎ ቴሌግራም ላይ ያለ- ይላኩልንና message ኡን ከዛ በኋላ እናስተካክልለታለን። ችግር የለም።
ማለት ፎቶ አድርጌ ነው የምልከው አዎ ፎቶውን ከ- በቴሌ ብር ነው deposit አ- ያደረጉት አ፣ በቻፕ በቻፓ እኮ ተ- አ።
ቴሌ ብር ይላኩልዎትን message እሱን ይላኩልን ለእኛ።
እሺ እናመሰግናለን። መልካም